ዘጠኝ ሰዓት ዘጠኝ ሰዓት ሊሆን ነው። ቢያንስ ተኩል ነው።
አሎ hello ጤና ይስጥልኝ።
አብሬስታን ከድራ ጋር ነበር የምደውለው አባይ ቲቪ።
okay ሰላም ነው?
እንዴት ነህ? አጋር ለመሆን ደው-
እሁድ ከስድስት ሰዓት አካባቢ አይቼው ነበር እና አዎ
እዛ SMS እየተነጋገርን ነበር።
text ልከንልህ ነበር አይተኸዋል? link
ኧረ እሱን አላየሁትም። መቼ ዝ- ዛሬ ተላከ የ- ወዲያው ትናንትና።
አላየሁትም።
በቃ ስለዚህ በዚህ ስልክ SMS እልክልዎታለሁ ቪዲዮ። እሱን ካዩን አ- በኋላ በ website W W አ- ድር ገበያ dot com ላይ እሺ ገብተው ይመዘገባሉ። ከዛም በኋላ ይደውሉልኛል ከተመዘገቡ በኋላ።
okay እሺ እሺ እሺ እሺ፣ መልካም ቀን።